ተግሣጽ ምዕራፍ ክልኤቱ ከመጠል በማሕረር ወከመ ዝናም በሃጋይ በመከር ጊዜ የወረደ ጠል በሃጋይም የወረደ ዝናም የሚረባው የሚጠቅመው እንደሌለ ከማሁ ለአብድ አልቦ ምክር እንደዚህም ላላዋቂ ሰው የሚረባ የሚጠቅም ምክር የለውም። ከመ አዕዋፍ ዘይሰርራ ወሰራርያት በአየር የሚበሩ አዕዋፍ ቢበሩ ቢበሩ ከጠፈር እንዳይደርሱ የተወረወሩ ፍላጻዎችም ከአድማስ እንዳይደርሱ ከማሁም መርገም ዘበከንቱ ኢይፈጽም ሀበ መምሂ እንደዚህም ሁሉ በከንቱ የሚራገሙት መርገም የገዘቱት ግዝት ከማንም ከማን አይደርስም። ግዘትሰ እንዘ ልማዱ ርት ርሁቅ ውእቱ እንዲል ከመሰውጥ ለፈረስ ወቅትራት ለአድግ አለንጋ ፈረስን እንዲያነቃቃው አሽሙርም አህያን እንዲያነቃቃው አንድም አሽሙርም ፈረስን እንዲያነቃቃው አለንጋ አህያን እንዲያነቃቃው ከማሁ በትር ለሕዝብ ሀጥእ እንደዚህም ሁሉ በትር ሀጥእ ወገንን ያነቃቃዋል። ወልድየ ኢታውስኦ ለአብድ በከመ እበ ደዚአሁ ከመ ኢትኩን ከማሁ ልጄ እንደሱ እንዳትሆን ላላዋቂ ሰው እንደ ስንፍናው አትመልስለት። ተሰጠዎ ለአብድ ተሰጠዎ ለአብድ በከመ እበዱ ከመ ኢይምሰሎ ጠቢበ ለርእሱ ለራሱ ብልህ ነኝ እንዳይመስለው ላላዋቂ ሰው እንደ ስንፍናው አለመመለስን መልስለት። ዛሬ እንጂ ከገሌ ጋራ ስከራከር ውዬ መጣሁ እንዳይል አንድም እንደሱ እንዳትሆን ላላዋቂ ለሰዱቃዊ እንደ ስንፍናው አትመልስለት። ትንሣኤ ሙታን ተስፋ መንግሥተ ሰማያት የለም ቢልህ አዎን የለም ብለህ አትመልስለት። ለራሱ ብለህ ብልህ ነኝ እንዳይመስለው እንደ ስንፍናው ላላዋቂ ሰዱቃዊ አለ ብለህ መልስለት እንጂ ዛሬ እገሌን ምላሽ አሳጥቸው መጣሁ እንዳይል በእግረ ዚአሁ ይገብር ሐሳረ ዘፈነወ መልእክተ በእደ አብድ በሰነፍ ሰው ቃል መልእክትን የላከ እግሩን ተከትሎ መከራ ይመጣል። ካልዕ ሃንካስ ይህ ልዩ አንካሳ ነው። የእግር አንካሳ ያይደለ የልብ አንካሳ ነው። አንድም ይሄ ይሶ ሃንካስ ይላል። ከእንዲህ ያለ ከልብ አንካሳ የእግር አንካሳ ይሻለዋል። የእግር አንካሳ የጥቂቱን ቀን መንገድ በብዙ ቀን ሂዶ የጠመመውን አቅንቶ የጎደለውን መልቶ ይመለሳል። ይህ ግን የብዙውን ቀን መንገድ በጥቂት ቀን ሂዶ የቀናውን አጥሞ የመላውን አጉድሎ ይመለሳልና የእግርህ አንካሳ ይሻለዋል አለ። የእግር አንካሳ ይሻለዋል አለ። ወአበሳ እምአፈ አብዳን ትወፅእ ካላዋቆች ከሰነፎች አፍ በደል ትወጣለች አለ። ፋቂ ደበናንሳ ብለው ይሳደባሉ። ዘይወዲ እብነ ዲበ ሞጸብ ከማሁ ይመስል ዘይሁብ ለአብድ ክብረ ላላዋቂ ሰው ሹመትን የሚሰጥ ሰው በምድር ነጎድ ላይ ደንጃን የሚጨምርን ይመስላል። በምድር ነጎድ ላይ ያለ ደንጃ ሳይወድቅ እንዳይቀር ከብቱንም ሳያጠፋበት አይቀርም። አስዋክ ይበቁሉ ውስተ እደ ሰካር በሰካሮች ሰዎች እጅ እሾህ ይበቅልባቸዋል አለ። ሰክረው በእሾህ ላይ ሲወድቁ ያመሻሉ። አንድም በሰካሮች ሰዎች ሰውነት ሀጣው ይሰለጥኑባቸዋል። ወተቀንዮ ውስተ እደ አብዳን በሰነፎች ሰዎች እጅ መገዛት ጸንቶ ይኖራል። አንድም በአይሁድ ቃል መገዛት ጸንቶ ይኖራል። በጽድቀ አብርሃም እንጸድቃለን ይና- ይላሉና ብ- ብዙሃ ትታወቅ ስጋ ብዙሃ ትታወቅ ስጋ- ስጋ ኩሉ አብድ ያላዋቂ ሰው ሁሉ ሰውነት ብዙ ትታወቃለች። እስመ ትትወላወል ህሊናሁ ልቡናው ትወጣበት ትወርድበታለችና ከመከልብ ዘይገብ ዲበቂያኡ ጽሉአ ይከውር ወደ ትፋቱ የሚመለስ ውሻ የተጠላ እንዲሆን ከማሁ አብድ በእበ ዚአሁ ዘይትመየጥ ውስተ ኃጢአቱ እንደዚሁም ሁሉ ንስሐ ከገባ በኋላ በክፋቱ ወደ ኃጢአት የሚመለስ ሰው የተጠላ ይሆናል። አንድም ወደ ትፋቱ የሚመለስ ውሻ የተጠላ እንዲሆን ከታጠበ በኋላ ወደ ጭቃ የሚመለስ እሪያ የተጠላ እንዲሆን እንደዚህም ሁሉ ንስሐ ከገባ በኋላ በክፋቱ ወደ ኃጢአት የሚመለስ የተጠላ ይሆናል። ዋሃራ ወያ ገዳምኒ ታጺባ ገብአት ዲበ ጸብር እንዲል ቦ ሀፍረት እንደታመጽ ኃጢአተ ኃጢአትን የምታመጣ ሀፍረት አለች። ሰውን አፍሮ ፈርቶ ጾም፣ መግደብ፣ ሐሰት መፍረድ፣ ሐሰት መመስከር ወቦ ሀፍረት ለክብር ወለስብሃት ክብር ሊሆን ጌትነት ሊሆን የሚያፍሩት አፍረት አለ። እግዚአብሔርን አፍሮ ፈርቶ ጾም መጾም፣ እውነት ማፍረድ፣ እውነት መመስከር ርእይኩ ብእሴ ዘይብል ርእሶ ጠቢበ ሳይማር ተምሬያለሁ የሚል ሰው አየሁ። ተስፋ ረከበ እምኔሁ አብድ ከእንዲህ ያለ ሰው ገና እማራለሁ የሚል ሰው ይሻላል። አንድም የወጣኒ ሥራ ሳይሰራ ከፍጹምነት ደርሻለሁ የሚል ሰውን አየሁ። ከእንዲህ ያለው ሰው የወጣኒ ሥራ የሚሰራ ሰው ይሻላል። ወይብል ሐካይ ሶበ ይልክዎ አንበሳ ውስተ ፍኖት ሐኬተኛ ሰው በላኩት ጊዜ አንበሳ በመንገድ አለ ይላል። ወውስተ መራህብት ቀትል በአደባባዩም ጦር ተነስቷል ይላል። አንድም መጻሕፍት መምህራን መንን ባሉት ጊዜ ሐኬተኛ ሰው ዲያብሎስ በገዳሙ ሰልጥኗል ይላል። ጸብአ አጋንንትም ጸንቷል ይላል። ከመማይጾ እንተ ተአውድ ውስተ ድርኩክታት መዝጊያ በወንዳ ወንዳዋ እንድትዘዋወር ከማሁ ሐካይ ውስተ ምስካቢሁ እንደዚህም ሁሉ ሐኬተኛ ሰው በመኝታው ሲገላበጥ ይውላል። አንድም ይህች መዝጊያ ከወንዳ ወንዳዋ ከወንዳ ወንዴዋ ወጥታ እንዳትታይ እንደዚህም ሁሉ ሐኬተኛ ሰው ከመኝታው ተነስቶ በስራ አይታይም። ሀብአ ሐካይ እዴሁ ውስተ ጽኑ ሐኬተኛ ሰው አያርስ፣ አይቆፍር፣ አይጽፍ፣ አይደጉስ እጁን ከብብቱ አግብቶ ይውላል። ወየሐምም አቅርቦ እዴሁ ውስተ አፉሁ እጁን ወደ አፉ ማቅረብ ይመቀኘዋል። ምን ይዞ ያቀርበዋል? አንድም ሐኬተኛ ሰው ምግባር ትሩፋት አይሰራ፣ አይሰጥ፣ አይመጸውት እጁን ከብብቱ አግብቶ ይውላል። ሰውነቱን ጸጋ ክብር ይመቀኘዋል። ጠቢብ ለርእሱ ያስተርኢ ሐካየ ብልህ ራሱን ለመጥቀም ሐኬተኛ መስሎ ይታያል። ወእምዝ ጽጉብ ይወስድ ሲሳየ ከባለጸጋም ምግቡን ይወስዳል። ከቤቱ እያስነገደ እያሳረሰ ለጌታ አድሮ ደመወዙን ይቀበላል። አንድም ሐካይ ለርእሱ ያስተርኢ ጠቢበ ይላል። ሐኬተኛ ሰው ራሱን ለመጉዳት ብልህ መስሎ ይታያል። ጫማ ሲያቀብል ጀርባ ሲጠቁም ውሎ ከባለጸጋው የዕለት ራቱን ይቀበላል። አንድም ከፍጹምነት ደርሶ ሳለ የወጣኒ ስራ እየሰራ ብልህ ሰው ሀኬተኛ መስሎ ይታያል። ከባዕል እግዚአብሔርም ጸጋ ክብርን ይቀበላል። ሲሳየ ባለው ምልአተ ይላል አብነት ሲሳየ ማለት ነው። ከመዘይእህ ዘነበ ከልብ ከማሁ ዘይቀውም በነገረ ባይድ ዘነበ ከልብ ባለው እዝነ ከልብ ይላል። የውሻን ጅራት የውሻን ጆሮ የያዘ ሰውን ተመልሶ ሳይነክሰው እንዳይቀር እንደዚህም ሁሉ በባዕድ ነገር የሚቆም ሰው ሳይጠፋ አይቀርም። ከመ እለ ይትፌወሱ ያወጽኡ ቃለ ለሰብእ ድህነትን የሚፈልጉ ሰዎች ለሰው እገሙን ተኩሱን ብለው እንዲናገሩ ወዘተቀበሎ ለነገር ይቀድም ወዲቀ የነሱን ነገራቸውን የነሱን ነገራቸውን ተቀብሎ ያገመ የበጣ የተኮሰ ሰው ደውየው ወደ እሱ ተመልሶበት እንዲጠፋ ከማሁ ኩሎሙ እለ የሀብሉ አዕርክቲሆሙ እንደዚህም ሁሉ ባልንጀሮቻቸውን ነገር ሰርተው የሚለዩ ሰዎች ይጠፋሉ። ትርጓሜ ከብቷል ብሎ ይመልሷል። አንድም ድህነትን የሚፈልጉ ሰዎች የተወጉበትን ጦር ንቀሉልን ንቀሉልን ብለው እንዲናገሩ ነገራቸውን ተቀብሎ የነቀለውን ሰው የማነን ፈለማ ማን ይነቅለዋል ብሎ እንዲያጠፋው። እንደዚህም ሁሉ ባልንጀሮቻቸውን ነገር ሰርተው የሚለዩ ሰዎች ሳይጠፉ አይቀሩም። ወእምከመ አእመርዎሙ ይብሉ በብፃው ገበርነ ካወቁባቸውም በኋላ በዋዛ ተናገር ነው ተናግረ ነው ይሆናል። በዋዛ ተናግረ ነው ይሆናል። አንድም ሳናውቅ ተናግረ ነው ይሆናል። አንድም በእንቅልፍ ልባችን ቀዶን ወጥቶ ይሆን ይላሉ። በኃጢአ ዕፀው ይጠፍ እሳት በእንጨት መታጣት እሳቱ ይጠፋል። ወበብዛ ዕፀው ይነድድ እሳት በእንጨትም ብዛት እሳቱ ይነዳል። ወባሃበ ኢሃሎ መዓትም የሐስ ጋይዝ እንደዚህም ሁሉ ቁጡ ሰው ከሌለ ዘንድ ጸቡ ክርክሩ ጸጥ ይላል። መጥበስ ለአብሃም ወእፀው ለእሳት ስዉ እሳቱን እንዲያናድደው እንጨቱም እሳቱን እንዲያናድደው አንድም አብሃም ለመጥበስ ወእሳት ለእሰው ለእፀው ይላል። እሳቱ ስውን እንዲያናድደው እሳቱ እንጨቱንም እንዲያናድደው ብእሲ ጸዓሊ ለጋይዝ ወለባይስ እንደዚህም ሁሉ ተሳዳቢ ሰው ጸብ ክርክሩን ከሁሉ ያደርሰዋል። ነገረ መንጎራጉራን ድኩም እለ ይዘብጡ ውስተ መዛግብተ ምሕረት ርኅራሄ የተሳለበት የጌቶቻቸውን ልቡና የሚያሳዝኑ የአንጎርጓሪዎች ሰዎች ነገራቸው ፈራሽ ነው። የአንጎርጓሪ ጉልበት የተራጋጭ ወተት እንዲሉ ብሩር ዘይትወሃብ ምስለ ህብል ከመገልእ ውእቱ በሐሰት የሚሰጡት ብር እንደ ገል ነው። ያ እንዳይረባ አይረባም። ወከመ ብሩረ ተምያን ዘቀፈልዎ ላዕለ ንዋየ ለብሃ ከማሁ ከናፍር ልሙጻት ይከድና ልበ ህዝንተ በሸክላ ዕቃ ላይ የለበጡት ብር ግብዝ እንደሆነ ሸክላውንም እንዲሰውረው እንደዚህም ሁሉ ግብዝ የሆኑ አንደበቶች ያዘነ ልቡናን ይሰውራሉ አለ። ተጣልተው አልተጣላንም ይላሉ። በከናፍሪሁ ዘልፈ ይበኪ ጸላኢ ጠላት በከንፈሩ ሁልጊዜ ያለቅሳል። አንተም እንደዚህ ያለ መከራ ያግኝህ ይላል። ወበልቡሰ ይገብር ህብለ በልቡናው ግን ክዳትን ያደርጋል። አመ አስተብቁአከ ጸላኢከ በአብይ ቃል የትእመኖ ጠላትህ በብዙ ነገር እመ አስተብቁዓከ ጸላኢከ በዓቢይ ቃል ይትእመኖ ጠላትህ በብዙ ነገር ቢያመሰግንህ አትመነው። እስመ ሰቁ እከያት ሀሎ ውስተ ልቡ ፍጹም ክፋት በልቡናው አለና ዘየሃብ ጽልአ ያስተጋብ ህብለ ጽሉን ተጣልቶ አልተጣላሁም የሚል ሰው ሽንገላን ክዳትን በልቡናው ያኖራል። ይከስት አበሳሁ ማእምር በማህበር አዋቂ ሰው ግን በደሉን በሸንጎ ይገልጻል። በድያለሁ ልካስ ቀምቻለሁ ልመልስ ይላል። ዘይከሪ ግበ ለቢጹ ይወድቅ ውስቴቱ ለባልንጀራው ጉድጓድ የሚቆፍር ሰው በቆፈረው ጉድጓድ ይወድቃል። ለባልንጀራው ክፉ ምክር የሚመክር ሰው በመከረው ምክር ይጠፋል። ለእገሌ ጉድጓድ ስቆፍርለት እየመጣሁ እንዲል ወዘያንኰረኵር እብነ ላዕሌሁ ያንኰረኵር ከወደ ታች ሆኖ ከወደ ላይ ደንጊያ የሚፈነቅል ሰው ዝቅ ብሎ ጉልበቱን ከፍ ብሎ ደረቱን ሳይመታው አይቀርም። እንደዚህም ሁሉ ሕገ እግዚአብሔርን የሚያፈርስ ሰው ሳይጠፋ አይቀርም። ልሳን ሕሳዊት ትጸልእ ጽድቀ ሐሰተኛ አንደበት እውነት ነገርን ትጠላለች። ወአፍ ዘያረምን ይገብር ሀከከ ክፉ ከመናገር ዝም የማይል አፍ ጸብ ክርክርን ያደርጋል።